ራሄል ይዟል ይዳን ባኩት የሚያዩት በመለጠንበት
ሰላም ነው።
እግዚአብሔር
እንትን ፈልገህ ነበረ?
ምን ነበር
እንትን ካናዳ ለመሄድ
እሺ ካናዳ ነበር።
ለምን ቪዛ ነው ወደ ካናዳ መሄድ የፈለጉት?
በህጋዊ ነው እንግዲህ አይ ቪዛ type ኡ ማለት ለትምህርት ነው ለስራ ነው አይ፣ ለስራ ለስራ ለስራ አዎ፣ እሺ ደንበኛችን ወደ ካናዳ ለስራ ለመሄድ መጀመሪያ ከዚህ ሆኖ ከዛ ስራ ማግኘት ይኖርቦታል
እ ስራ ማግኘት ይኖርቦታል መጀመሪያ እዛ አዎ ስራ እንዴት እንደሚያገኙ ልንገሮት አዎ፣ እሺ Government of Canada የሚል official website አለ የካናዳ ማለት ነው እሺ
እየያዙ ነው ደንበኛችን እ ገቨርንመንት ኦፍ ካናዳ
ገቨርንመንት ኦፍ ካናዳ አዎ ልጻፎ
ምን አሉኝ ልጻፎ አንዴ አዎ
ገቨርን
ገቨርንመንት ኦፍ ካናዳ
እሺ ከዛ እሱን search ሲያደርጉ የሚያገኙት website ካናዳ ሲኤ በሲኤ የሚያልቅ መሆን አለበት። ምክንያቱም opti- ዝም ብሎ ግለሰብ የሚከፍተው አንዳንድ website ስላሉ የእነሱ አዎ።
official website መሆኑን የምንለይበት CA መጨረሻ ላይ ኖረዋል። እሱን click ያደርጋሉ። ከዛ search bar ይመጣሉታል።